ጤና ይስጥልኝ ሚስት ቤት ሰላም ነው?
እግዚአብሔር ይመስገን።
የሆነ ጌም አልሰራ ብሎኝ ነው። በእናትሽ ስታክ እያ- አስቸግሮኝ ነው።
ምንድን ነው የሚለ
እ፣ ምንም የሆነ ይሄ ሲዝሊንግ ብላዝ የሚል ጌም ነው።
እሺ
ምንም እየከፈተልኝ አለ እንትን እምቢ አለኝ ማለት የሆነ የ connection ችግር ነው።
ኧረ እምቢ አለኝ። ካርዷ ይቺ አለች አይደለ? ስታሸንፍ የምትመጣው ካርድ እሺ አማራጭ የሚሰጠው እሺ እሷ ላይ ገብቼ ነበር። logout ብዬ ብገባም ሌላ ይሰራል። እሱ ብቻ እምቢ አለኝ።
እስኪ አንዴ screenshot አድርገህ ትልክልናለህ ምን እንደምትል እንየው።
እ? ምን ልላክ?
screenshot አድርግና ልክ ልስገባ የሚልህ ቦታ ላይ ማለት ነው።
እ- ይመለሳል። ወደ ኋላ ነው የሚመለሰው። ኮንቲኒው ይልና
እሺ
ወደ ኋላ ነው የሚመለሰው። አይከፍተውም።
እሺ ቆይ አንዴ ጠብቀኝ። ሄሎ
ሄሎ።
እሺ check እናደርገዋለን። እሺ ለጊዜው maintenance ላይ ነው እና በቅርቡ ይመለሳል።
እሺ፣ እሺ።
እሺ